እያዘ መቀስ እያዘ ቁጥር የለውም። እስኪ በል እስኪ ታዲያ ለምን ትጫወትበት አትችልም?
ሄሎ ሄሎ ጤና ይስጥልን አብሮ ይስጥልን።
እንደምን አለሽ የኔ እህት?
እግዚአብሔር ይመስገን።
እንትን በዚህ በ application አይቼ ነው የደወልኩልሽ እና እሺ ምን ነበር?
እ፣ አትክልቶች ፈልገን ነበር እና እንትኑን ልጠይቅሽ ፈልጌ ነው።
እሺ ምንድን ነው የፈለገው?
እስከ- እስከ ስንት ነው የሚቻለው? እስከ ስንት ስንት ኪሎ ነው በእያንዳንዱ የሚቻለው?
እ፣ በመጀመሪያ በ group ነው የሚያዙት አይደለ ወይስ individual ነው?
አይቻለሁ። group እስከ ሶስቱ ናችሁ ምናምን የሚል አለ።
አዎ ሶስት እኛ አሁን ሶስቱን ነው ማዘዝ የፈለግነው እና በቃ አንድ ሰው ያለውን information አውቄ ያው ጓደኞች ስላሉኝ እነሱ ጋር አንድ ላይ ለ- እንትን ለ delivery ም እንዲመች ብዬ ነው።
አዎ አዎ ልክ ነው። የት አካባቢ ነው ግን location ኑ?
ወደ ፈረንሳይ አካባቢ ኢየሱስ ፈረንሳይ። okay እሺ። እ፣ በመጀመሪያ ሶስት ሰው ካለዎት አንዱ group creator ይሆንና ወይም okay group መሪ ማለት ነው so እሺ ይሆንና እሱ በመጀመሪያ group ኡን create ያደርጋል።
እሺ ሁለቱ ሰዎች ከዛ join ያደርጋሉ ማለት ነው። link ኩ ይላክላቸዋል እሺ ከዋና ሰው። ለምሳሌ እርስዎ ከሆኑ creator okay ካዘዙ በኋላ ለምሳሌ ሽንኩርት አስር ኪሎ